ሰላም ጤና ይስጥልኝ። ሺፕ ባኮ ምንጠው
ጤና ይስጥልኝ። delivery አዝዤ ነበረ እና በዚህ ቁጥር ነው ያዘዙት?
አይ አይደለም፣ በእንትን በ application ኡ።
እሺ እኮ በዚህ ስልክ ማለት አዎ አዎ፣ በዚህ ስልክ እሺ በ group ነበረ።
እሺ group leader አውቃት ስደውል እ፣ የተቀበልኩትን አስ- እ፣ ማለት አራት ነው የተቀበልኩት፣ ያንቺ አልመጣም አለችኝ።
ሰላም አብርሃም ነው።
አዎ
ምን አቮካዶ ምን ነበር አዎ።
ያዘዙት?
አቮካዶ አምስት ኪሎ
እሴት ጋር ነው
እም? እሴት የሚለው ጋር አዎ።
አዎ፣ ስደውልላት እንደዛ አለችኝ።
ተቀብላለች።
አይ፣ የተቀበልኩትን አካ- ሰጥቻለሁ፣ ያንቺ አልመጣም ነው ያለችኝ።
okay አምስት ኪሎ እሷ ተቀብላለች። እርሱ እና እናግራት እና መልሳ እንደውሎ ይቅርታ እሺ እሺ